બસ
Street,
હેલો હા બેસી બેસો હા ચાલો
નምርዳ
ትላንትና የሆነ ቀመር ሁለት ዙር ቀምሬው ነበር። እሱ ምንም ዲቴይል ውስጥም አላስቀመጠም። እንዴት እንደሆነ አልገባኝ።
እ እ
ዲቴይል ውስጥም አላስቀመጠም። ትላንትና ሁለት ቀመር ነበር አይኔ ኦንላይን ላይ
ገቢ አድርገህ ወደ ቤት ቤት አካውንት አዎ እሺ፣ ስንት ቁጥር ንገረኝ። እሺ፣ ቤት ቤት account Okay ዜሮ ዘጠኝ አስራ ስድስት እሺ፣
አስራ ሶስት እሺ፣ አርባ ሰባት አርባ ስድስት
ትናንትና ነው ያልከኝ አይደለ?
አዎ አዎ አስራ አንድ ላይ እም፣
ስንት ብር?
እ፣ በአስር አስር ብር ሁለ- ሁለት ጨዋታ ማለት ነው።
ቲኬት ቆርጠህ ነው እንዴ?
ቲኬት አይደለም ኦንላይን ላይ ነው።
እ በኦንላይን ነው።
እኮ በኦንላይን ቲኬት ቆርጠህ ተጫውተህ።
አዎ እዛው ነው የገመትኩት በራሴ ስልክ ማለት ነው።
እሺ፣ የስፖርት ነው ወይስ virtual?
ስፖርት ስፖርት soccer ማለት ነው።
እሺ፣ ticket ID ውን ቴሌግራም ላይ ላክልን። እሺ፣ እናስተካክለዋለን። ticket ID ticket ID አለ አይደለ? ረጅም ቁጥርና ፊደል
OK እሱን አላው አልወጣም እኮ እሱን ቲኬቱን አልወሰድኩማ።
account history ውስጥ ገብተህ check አድርገው።
እዛ check ሳረግ እኮ ስለሌላ እኮ ነው የበፊቱ ብቻ ነው እየታየ ያለ።
አራ ይኖረዋል በእርግጠኝነት account history ም ይኖራል። ከዛ በኋላ አልተጫወትክም?
አሁን ለመጫወት እኮ አሁን ለመጫወት ሁኔታውን እንትን እያልኩ ነኝ። የለም ግን የትኛው ስልክ ቁጥር ነው የነገርከኝ?
እ እ እ?
ሚስት ቤት ስልክ ቁጥር ነው የነገርከኝ አይደለ?
አ
እኮ ለመጨረሻ ጊዜ እኮ የቆረጥከው በሰባት ነው በስምንት ከአራት ቀን በፊት ማለት ነው።
እ በስምንት አዎ በስምንት ላይ ነው ያቆምኩት።
እስኪ ድጋሚ ንገረኝ። ዜሮ ዘጠኝ ስልክ ቁጥር አስራ ስድስት አስራ ስድስት አስራ ሶስት አስራ ሶስት አርባ ሰባት አርባ ስድስት
ይሄ ቤስት ቤት የከፈትክበት ስልክ ቁጥር ማለት ነው።
አዎ አዎ
እሺ በአስር በአስር የተጫወትካቸው እኮ አሉ ይታዩኛል።
የትላንትናው በ- ያ የትላንትናው ተጫዋቾች አሉ እት- እንትን በሰባት የተጫወትከው በስምንት እኮ
ትናንትና የትኛው- ተጫውተሃል?
የትላንትናውን እኮ ነው ያላገኘሁት።
ትናንትና ቆርጠ ነበር።
አዎ አዎ እሱ ጠፍቶ እኮ ነው
ስንት ብር ነው ያለው ነው account ውስጥ?
በአክ- በ account አሁን በምንጫወተው እ
account ላይ ባዶ ነው አሁን ምንም የለውም።
ይል አዎ ሰባት ብር ከምናምን ነው ያለው።
ቆርጦብህ ግን እዚህ ጋር እንትን አላ ቆርጦታል ነው የምትለኝ አይደለ?
አዎ አዎ ጎ- ሁላ በሀያ ብር ነው የቆረጥኩት ግን ከ account ኤ ብሩን አንስተዋል ግን list ላይ የለም ማለት ነው። ቢያሸንፍም ቢሸነፍም እዛ ይቀመጥ ነበረ እኮ በፊቱ አዎ ያ list ላይ ስለሌለ እኮ ነው ብርን ከቆረጠ በኋላ list ላይ የለው።
እሺ በቃ እ፣ check እናደርገውና ቴሌግራም account ኣችን አለ አይደለ?
አዎ አዎ።
እሱ ላይ እናሳውቃለን። እሺ
እሺ እሺ thank you ስ- ንገ- ላክልን ቴሌ